hello ጤና ይስጥልኝ ጉዳዩን ነው የምንረዳው?
የቤት ሰራተኛ ለማስመዝገብ ነበር።
ለመስራት ፈልገው ነው?
አዎ።
እሺ እሺ ሰዓዳ እባላለሁ። ስሞትም አልበል
እ ትንሽ ንገሪኝ። አምሳል
እሺ፣ አምሳል ያባት ስም ያባት አክሊሉ
እሺ፣ ስልክ ቁጥር የሳቸውን ይነግሩኛል?
ዜሮ ዘጠኝ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ አምስት አስራ አምስት ሰባ ሰባ ዘጠኝ አስራ ስምንት አስራ ስምንት የት አካባቢ ነው የሚኖሩት? ያው የእኛ መተግበሪያ እ ቅርብ ካለ የስራ ጥሪ ጋር ነው እንዲገናኙ የሚያደርገው እና አድራሻቸውን ይንገሩኝ።
እሺ አሁን ያለነው ስድስት ኪሎ ነው።
እሳቸውም እዛ ነው የሚኖሩት?
አዎ እዚህ ነው።
እሺ እሺ መረጃውን ከየት ነው ያገኙት?
እ ከኢንተርኔት ላይ ነው ያገኘሁት።
እሺ የምግብና ጽዳት ነው ወይስ ጽዳት ብቻ ነው?
ምግብና ጽዳት ነው መድኃኒት መሰለኝ። ምግብና ጽዳት በሱ በቃ።
መስራት ትችላለች።
እሺ መልካም መዝግቤዎታለሁ። ከኛ ባለሙያዎች የስልክ ጥሪ ይደርሳቸዋል። እ እዚህ መጥተው መመዝገብ አለባቸው። የስራ ገለጻ ይደረግላቸዋል። እንዴት ነው አሰራራችን የሚለውን ነገር በደንብ ስለምንነግራቸው እ ይደወላል። ስልክ ይጠብቁ።
እሺ ሌላ የሚያስፈልግ ነገር አለ ምናምን?
ሲመጡ ያው እ ህጋዊ ማንነታቸውን የሚገልጽ መረጃ እ ይዘው ይመጣሉ። ግን አዎ ሙሉ መረጃውን እ የሚደውሉላችሁ ከኛ የሚደውሉ ባለሙያዎች ያሳውቁታል።
እሺ አድራሻችሁን ምናምን እነሱ ናቸው አዎ የምናገረው?
ሙሉ ነገሩን ይነግራሉ። እርስዎ ስልክ ይጠብቁ፣ ስልክ ያንሱ።
እሺ እሺ መልካም ቀን።
አሜን።